ሰላም ይስጥልኝ። ቤት ቤት
ቤስ ትላንት ቲኬት ተጫውቼ ነበር።
እሺ
ሳላውቀው ዛሬ ገብቶብኝ ነበር። cash out ማድረግ ይችላል እንዴ?
እስቲ እንየዋ። እንትኑን void ምናምን ከሌለበት ትችላለህ። ውጤቱን እንየው።
አሃ
ኦንላይን ላይ ነው አይደለ?
አይደለም cash በእንትን ቲኬት ነው እኮ እዛው ግን ነው ሱቅ ሄደህ ነው። ግን ንገረኝ መጀመሪያ እንየው፣ check እናድርገው።
እሺ ልንገርሽ። ምኑ ልንገርሽ?
cashier ኮዱን
cash code cashier code የሚል አለ ከታች
ከታች ነው ከላይ okay።
ከታች።
cashier code አስር አ አስር
ሰባ ሰባ
ሀምሳ ስምንት ሀምሳ ስምንት ሰባ ስምንት ሰባ ስምንት ሁለት ጨዋታ ነው የቀረክ አ
እኮ። እስቲ ሄድና የት ነው የቆረጥከው?
ሆሳና ቤስት እኮ ቅርብ ከሆነ ይሄ እስቲ ጠይቃታ። ሁለት ጨዋታ ነው የቀረው በላት እንደምትችል እሷ ትነግራለች። እዛው ነው ማድረግ የምችለው
okay። እኮ አይቻልም እ እ አይቻልም ወይ ልልሽ ነው።
እኮ እሷን ጠይቃት ነው የምልክ።
አ እሱ ነው ይፈቅድልኝ
ምን አልከኝ? hello
ወይ ወይ አዎ፣ እዛው ሱቅ ሄደክ ጠይቃት። እሷ ማድረግ okay፣ የምትፈልግም እዛ ስለሆነ ምት- እንትን የምትለው አ እሷን እዛው ጠይቃትና ማድረግ ከቻልክ ታደርገዋለህ።
okay። አይ መብቴ ነው ወይ ልልሽ እኮ ነው። መ- መውጣት እችላለሁ ወይ ጥያቄ ነበር።
አዎ፣ ከተቻለ አዎ፣ ትችላለህ።
ከተቻለ አይተኸው ማለት አልገባኝም።
ይኸውልህ አሁን እዚህ ጋር ማለት ነው እንትን void ካለው postponed የሆነ ጨዋታ ካለው አይቻልም ማረግ።
postpone የለውም። አ፣ እኮ እሱን ነው የምልህ።
okay። postpone የለውም። ዛሬ ጨዋታ ነው ያለኝ።
እሺ አንድ ይጠብቀኝ።
እሺ።
hello
ወይ ወይ እኮ በ- ካሸሯን ነው ሄደክ የምታናገራት እና እሷ ናት በቃ ሁሉም win- win ስለሆነ አ፣ እሷ ታደርግልሃለች። እዛ ነው የምትሄደው። ኦንላይን ላይ ቢሆን ነበር ራስክ የምታደርገው።
በቃ እኔ እንዳይጎራበጡኝ ብዬ እኮ ነው። አይቻልም ምናምን እንዳይሉኝ ብዬ እኮ ነው።
እኮ አዎ ሄድና ከዛ ያው ምክንያቱንም ያስረዳዋል። ግን አሁን እዚህ ጋር ሁሉም win ስለሆነ ብታረግልህም እሷ ካሸሯ ስለሆነች የምታረግልህ ጠይቃት ያልኩህ ለዛ ነው።
ኦኬ በቃ ወረቀቱን ከ- ይዘህ ሄደህ እሷን ታሳያታለህ።
ኦኬ ሁሉም ዊን ነው። ለጨዋታ ከታች ያለው ነው የቀረው ትላታለህ።
አዎ፣ ታየዋለች።
እኮ ቼክ ታደርገውና አ አዎ ለዛ ነው ሂድ ያልኩህ። እሷ ቼክ ስለምታደርግልህ ነው። ካሸሯ ራሷ ማለት ነው። በወረቀት ሲሆን እዛው ነው ካሻወት ማድረግ የምችለው አ አ እና እዛው ቼክ አድርግና
በቃ ማድረግ ትችላለህ። በቃ ጠይቃት፣ አስረዳት።